ሄሎ ሄሎ አቤት፣ ጤና ይስጥልን።
ጤና ይስጥልኝ።
አቶ ዳኛቸው ነው?
አቤት።
እንደምን አደሩ? ሰላም ነው?
እግዚአብሔር ይመስገን።
ከፕሪስቶን ሆምስ ነበር የደወልኩሎት። እንደምን ነዎት?
እግዚአብሔር ይመስገን ደህና ነኝ።
አለ ባለፈው ባንክ ሄዱ እንደ ያው ባንክ ሄዱ ሲሉ ነበር። ያው busy ስለሆነ ባንክ ሄዱ ይገዛል ሲሉ ነበረ። ሄዱ?
እ፣ አዎ ሄጃለሁ።
ኦኬ፣ ገዙ?
እ? ሄሎ ወይ እየሰማሁ ነው። ሄሎ
ወይ ይሰማኛል?
OK፣ እሺ፣ ገዙ?
እሺ። አዎ አክሲዮኑን ገዝቻለሁ።
OK፣ ሳይቸገሩ ሙሉ መረጃ አግኝተው ገዙ አይደል?
አዎ አዎ፣ እዚሁ ያልከኝ ንግድ ባንክ
የት የት ቅርንጫፍ?
እዚህ በስሙን ቅርንጫፉን ረሳሁት፣ ግን ወደ መናኸሪያ መሄጃ ጋር ያለው አንድ ቅርንጫፍ አለ።
እሺ
እዛ ቅርንጫፍ ነው የገዛሁት።
እሺ፣ ቀኑን ያስታውሳሉ? ምናልባት ያው ለሪፖርት ስለምፈልግ ነው። ይቅርታ እንግዲህ ኡ ቀኑን ምናምን like last week መሰለኝ beginning of last week ማክሰኞ ምናምን I think ማክሰኞ በቃ የሮብ ዕለት ነው።
በቃ እዛ አካባቢ እፈልገዋለሁ። እሺ፣ yeah እሺ እሺ አመሰግናለሁ። መልካም ጊዜ፣ ሰላም ይዋሉ። እሺ አዎ።